గురించి hello hello Hello, Habib selam konuştun.
ሰላም ነው፣ እግዚአብሔር ይመስገን።
እዳዎች እሳቱን ማግኘት አይቻልም እማ እሳቱን ማግኘት አይቻልም። ምን
አይደለም ነበር ጉዳዮች?
እ?
ምን ነበር ጉዳዮች?
እ? ሄሎ፣ ምን የፈለጉት?
አይ ከአዳማ ነው የሚደውለው እሺ
እና የሆነ ነገር እንዲረዳኝ ፈልጌ ነበር።
እሺ ስልኩን ማግኘት አይቻልም?
mic የለውም።
እ?
እርዳታ ጉዳይ ከሆነ አሁን ላይ እየመዘገብን አይደለም። ተመዝግቦ በወረፋ ነበረ የምናስተናግደው፣ ግን አሁን ላይ እጃችን ላይ አንድ ሺ አምስት መቶ የሚሆን እርዳታ ጉዳዩ ከሚዘገብ ስላለ ይሄኛውን ብንጨርስ አሁን ላይ ምዝገባ አይቆምም።
እሺ እማዬ፣ እሺ አመሰግናለሁ። መልካም መልካም ቀን።